Hello, we are lost. Hello, hello, hello, Ahmet.
hello.
Ahmet, Ahmet, አይሰማም?
ይሰማኛል። ምን ልርዳዎት?
ሊንክ ምናምን በኦንላይን ለመማር ፈልጌ ነው።
ኦኬ፣ በአካል ነው በኦንላይን?
በኦንላይን
እሺ፣ ስሞትን አንዴ ይነግሩኛል።
ዮሐንስ ዘገየ።
ዮሐንስ ዘገየ።
አዎ፣
እባክዎት ስልክ ቁጥር ንገሩኝ። 09 አስራ ስድስት እሺ፣ ሰባ አራት እሺ፣ ሀምሳ
እሺ።
ዘጠና አራት
የት አካባቢ ነው?
አዳማ።
እሺ፣ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምንገናኘው። በሳምንት አንዴ
አ፣ ሳምንት ሁለቴ የ cla- የትምህርቱን ቪዲዮ እንልክላችኋለን። በሳምንት አንድ ጊዜ ደግሞ ስላላችሁ ትምህርት ጥያቄ ከኮሜዲያን እሸቱ ጋር ቀጥታ ጎግል ሚት ይኖራችኋል ማለት ነው። በአጠቃላይ በሳምንት ሶስት ቀን እንገናኛለን። የሶስት ወር አ፣ ሙሉ ክፍያ እ፣ ወር ከአስራ አምስት ቀን በዚሁ መልኩ የትምህርቱን ቪዲዮ ነው የምንልክላችሁ። ወር ከአስራ አምስት ቀኑ ደግሞ assignment ቪዲዮ እና የመመረቂያ ቪዲዮ የሚሰሩበት ጊዜ ነው የሚሆነው።
እም፣ ያው 15 ሺህ ብር ነው። በዚህ ሳምንት discount አለ። 15 ሺህ ብር የነበረው 15 ፐርሰንት ቅናሽ ተደርሶ እም።
12500 ብር ነው።
እሺ፣ በቃ ፈቃደኛ ከሆኑ account እንልካለን።
እሺ፣ እሺ ይደውሉልን ሲወስኑ።
በቃ እሺ፣ እንደውላለን።